ጤና ይስጥልኝ ዋኮምላችሁ ጤና ይስጥልን። ከትላንት ወዲያ የሆነ ብር ተቆርጦብኝ ነበረ፣ እሺ አልተመለሰም።
በምንድን ነበር withdraw ነው
እ? አዎ፣ በ withdraw ከ transaction history ላይ ያልገባሎትን screenshot አድርገው በቴሌግራም ይላኩልን እህ ትራንዛክሽን ከት- ከ transaction history ላይ
እ ያልገባሎትን screenshot አድርገው በቴሌግራም ይላኩልን
እሺ። እንደዛ እኮ ገብቼ check ላድርጋ ይኖራል ማለት ነው app ውስጥ።
አዎ አዎ more የምትለው ላይ ገብተው ያገኙታል transaction history
እሺ እሺ።